እባክህ።
hello hello፣
አቤት። ሰላም ነው?
ሰላም እንዴት ነው?
ወደ ካይሮ በረራ ነበረኝ ነገ ማለት ጠዋት።
እሺ፣
ስንት ሰዓት እ፣ ሻንጣ መስጠት እችላለሁ? ዛሬ ዛሬ መስጠት እችላለሁ ወይስ
ጠዋት ነው ያሉኝ ነገ።
ያ አምስት ሰዓት ከአስር ላይ ነው በረራ። አስራ አንድ ከአስር በኢትዮጵያ አቆጣጠር።
almost በዚህ same time ማለት ነው።
እ ነገ በዚህ ሰዓት ማለት ነው አይደል?
አይደለም actually ካይሮ እኮ three hours before ነው።
እ?
ሶስት ሰዓት ቀደም ብሎ ነው ሻንጣ ማስገባት ያለበት።
ከሶስት ሰዓት በፊት አይቻልም።
አይቻልም። ኢሮፕ አሜሪካ ሲሆን ነው ከሶስት ሰዓት ቀደም ብሎ መግባት የሚቻለው።
አዎ በረራዬ ማስ ወደ ፍራንክፈርት ነው፣ ግን ያው ካይሮ ትራንዚት አለ። Egypt Air ነው። ወደ ፍራንክፈርት ነው በረራዬ ከአዲስ ካይሮ ካይሮ አይ ፍራንክፈርት ነው።
three hours የ Egypt Air ትኬት ነው። ስለዚህ three hours ቀደም ብሎ ነው ማስገባት ያለበት።
okay ስለዚህ ለ check-in በዛው ለ check-in ሲሄዱ አምስት ሰዓት ከአስር ከሆነ በረራ ሁለት ሰዓት እ፣ ሁለት ሰዓት ላይ አዎ፣ ይጀምራል ማለት ነው ትክክል።
ሌሊት።
ትክክል።
እሺ አመሰግናለሁ።
እሺ እኛም እናሰብ ቻው።
ቻው